ጤና ይስጥልኝ ምን ስፖርት በኩል ምንርዳት
ብቻሽ ነበር። እኔ ቶማስ ሙሌ ሙሌ ቶማስ ሚሊዮኔር ይሄ ነው አይደለ? ቴሌግራም አውራኝ ነበር ልኬልሽ ይሄ ነው አይደለ?
ይህ ነው አይደለም?
አዎ ቶማስ ሙሌ ቶማስ የሚለው የለም ቴሌግራም አውርቼሽ ነበር። አዎ
እሺ ቆይ አንዴ ሊያው
እሺ
መቼ አሁን የላኩት አዎ
ምንድን ነው ሌላ ደንበኛችን እዚህ ላይ የላኩልኝ ላይ የጨዋታ ታሪክ የምትለው አለች አይደል?
አዎ ከእሷ በላይ ያለችው የዝውውር ታሪክ የምትለው አለች።
አዎ እሷ ውስጥ ግቡ። እሱ ውስጥ ሲገቡ ያዘዋወሩበት እንዳለ ይመጣል። በዚህ የጨዋታ ቀን ታሪክ ይህን ያህል ማለት አዘዋወሩ ይህን ያህል አዘዋወሩ የሚል ማለት ነው። የዝውውር የት- ታሪክ የምትለዋ የዝውውር እሷ ታሪክ ክሊክ ማለት ነው።
አድርገው ይግቡ። አዎ፣ click አድርገው ይግቡ። እሷን ነክተዋት ይግቡ።
የጨዋታ ታሪክ ነው። የጨዋታ እ?
አሁን ያኩልኝ አለ አይደለ ፎቶ አዎ አዎ እሷ ላይ የዝውውር ታሪክ የምትላለች።
አዎ የዝውውር ታሪክ የሚል አለ።
በቃ እሷ ውስጥ ይግቡ።
እሺ
ገቡ?
hello
ሄሎ ገቡ? አገኙ?
እኮ እያየሁት